ደህና ናችሁ? ትላንት ቅዳሜ አዎ አዎ ብዙ እንደዚህ አንተ ከጣልከኝ ትንሽ ወደፊት ባንክ ንግድ ባንክ ዋጋ ንግድ ባንክ ዋጋ የለም ተገን እምልሽ ይዊ እምልሽ ዛሬ ሬዲ ወይስ አ- ወንድምሽ ልጁ መጥቷል።
እ? ልጁ ጋደም ብሏል። ብርድ ልብሱ ለብሶ
አይ ጥሩ እም- አይ ወንድምሽ ደ- አይ ላስፈቅድ እኮ ስለሆነ ነው የምጠይቅሽ
በቃ አሁን አስፈቅድ ገና ነው አድሮ የመጣ ቆይ ልጠይቀው። እንትን ተደባድቤ አንዴ ድምፅ የተዘግታ ለምን ምን በቃ አደባደብ ልደውልልሽ
ምኑን ነው ልጠይቅ ደውይል እሺ አዎ፣ አዎ ኬዝ አቢ ምናምን ደግሞ አለ።
እንዴት ሌሎቹን እንትን ሳቲ ሌሎቹን ሳያገኟቸው ምናምን ምናምን ብለው ኧረ እባክህ ተው የምን ሌሎቹ ነው ብዬ ቆይ ለማንኛውም የእነሱን ላጣራ መጀመሪያ ብዬ እኮ ነው ልጠይቅ ስለሆነ በቃ ንገሪኝና ጠይቃለሁ እሺ እሺ